ጤና ይስጥልኝ። አሪፍ ቤት ሰላም ነው። እባክዎ ምን ልርዳዎ? ጤና ይስጥልኝ። በመያችን መስመር ላለው
አዎ ሲስተር እየሰማኝ ክቻለው ስክሪንሾት በቴሌግራም
እ፣ እሺ ደንበኛችን
እሺ እና ያስተካክልኝ እሺ መዝገብ ያስተላልፍ ይሉታል። ልክ ሲስተካከል ደውለን እናሳውቆታለን።
እሺ እሺ አመሰግናለሁ እሺ sister መልካም ቀን።